Hello ጤና ይስጥልን ቤት ቤት
ሰላም ነው።
ሰላም እግዚአብሔር ይመስገን።
ተመስገን ነኝ ከድሬዳዋ እሺ ሰብለን ተመስገን።
school እንትን system ላይ ማለት ነው እሺ አ- አንዱ ዘጠኝ መቶ ሰማንያ ብር በልቶ እም፣ እ፣ ተቀናሽ አላረገም። paid out አድርጓል፣ ግን ተቀናሽ አላረጋለ።
ከአንተ ነው ተቀናሽ አልሆነ ያለው?
አዎ ከእኔ ተቀናሽ ካልሆነ ያው ብሩን አልሰጠውማ።
አ አ
አዎ ስለዚህ ተቀናሽ አላረግ ብሎኝ ነው Okay።
አልቀንስ አለ።
እሺ ቴሌግራም ላይ እያወራህ ነው? ተመስገን።
እ፣ አዎ ቴሌግራም ላይ ሀይል በላችሁ እ፣ እሺ።
ወይስ እሺ እሺ።
መልካም ምሽት።